የትምህርት ቤት የበረራ መረጃ ማዕከል በኩል ልርዳው? hello ጤና ይስጥልኝ።
አብሮ ይስጥልን።
ምን ልርዳው?
ከአዲስ አበባ ወደ መቀሌ ፈልጌ ነበር ለአርብ።
ለመች?
እስኪ አርብ check አድርግልኝ፣ ወይ አርብ ወይ ቅዳሜ ከ- ከአዲስ አበባ ወደ መቀሌ።
እሺ አንድ ደቂቃ እያየሁሎት ነው።
እሺ
የአንድ ሰው ነው አይደለ?
አዎ፣ ለአንድ ሰው
ለነገ ጠዋት አንድ ሰዓት ላይ
እ ሰዓት ከአርባ አምስት አለ አምስት ሰዓት ከሀምሳ ሰባት ሰዓት እ።
ከሀምሳ አምስት ዘጠኝ ሰዓት ከአስር
እሺ እና አስር ሰዓት ከሩብ እና አስራ አንድ ሰዓት ከአስር አለ
okay። አራት ሰዓት ከምናምን ነው።
ዋጋቸው ተመሳሳይ ነው
እ፣ ስንት ነው?
አምስት ሺ ሰባት መቶ ሰማንያ ሰባት
አምስት ሺ ሰባት መቶ ሰማንያ ሰባት አምስት ሺ ሰባት መቶ እሺ።
ሰማንያ ሰባት የአራት እሺ፣ ሰዓት ለቅድ- ግን የምንበራው ያለው የአምስት ሰዓት እና የሁለት ሰዓት ከአርባ አምስት ነው
እሺ። ቅዳሜስ?
እችሌ ሎት አንድ ቅዳሜም ተመሳሳይ ሰዓት ተመሳሳይ ነው ያላቸው ኧረ አዎ እሺ፣ ቅዳሜ ጠዋት አንድ ሰዓት አድርግልና።
የቅዳሜ ጠዋት አንድ ሰዓቱን
አዎ
በቼኪን የሚገቡት ግን ሌሊት አስራ አንድ ሰዓት ተኩል ነው
ሌሊት አስራ አንድ ሰዓት ተኩል ይሁን፣ በቃ ችግር የለውም ይሁን ይሁን። አዎ እሺ ማን ልበል ሙሉ ስሞትን
እ፣ ካሳ እ ካሳ ካሳ?
ካሳ ካሳ ኪደ ማርያም
የአያት ስም።
ጻዱ ጻዱ
ጻዱ
አዎ ጻዱ እሺ ቴሌግራም ይጠቀማሉ በዚህ ስልክ
እ ቴሌግራም ይጠቀማሉ
አዎ እኔ እጠቀማለሁ።
እሺ እዛው ላይ ሙሉ ስሙን ስ- የ spelling ስህተት እንዳይኖረው እዛ ጽፉልኛል
እሺ ጻዱ ጻዱ እ፣ አዱ ቴሌግራም ላይ እሺ።
ጻፉልኝ፣ ችግር የለም እሺ እሺ እሺ እናመሰግናለን ስለደወልን መልካም
እሺ እሺ እሺ thank you እሺ